ሄሎ፣ ወደ ፍሊንስቶን ደውለው አሁን።
አዎ፣ ሰላም ነው።
ሰላም እንዴት ኖት? ምን ለወደወት?
አይሰማም።
ምን ለወደወት?
እንትን አክሲዮን ለመላልክ ነበር።
አይሰማዎትም?
አክሲዮን አክሲዮን የት አካባቢ ያሉት? የት አካባቢ ነው ያሉት?
አክሲዮን ለመግዛት ፈልጌ ነበር።
አይሰማዎትም?
ይሰማኛል። አክሲዮን ለመግዛት ፈልጌ ነበር። እ እ?
አዲስ አበባ ኖት?
አዎ
አዎ። ታ- ቢሮ ለምቅልምለት ተዘጋጅ ያለ እ እ? ልደውልልህ ቆይ።